hello
hello አሚር፣
አቤት።
እንዴት ነህ?
አሚር እየነዳ ነው።
ነው እሺ፣ ትላንት ትራፊክ ቀይር ስንት ኪሎ ነው የወሰድከው? በለው እስኪ ስንት ኪሎ ሽንኩርት ነው?
ሰላሳ ሰባት ሰላሳ ሰባት ሰላሳ ስንት ነበር የጎደለበት? ሰላሳ ሰባት ነበር ስንት ነው የጎደለው?
የጎደለ ስንት ነው የጎደለው ስድስት ነው ምናምን ነው ያለው።
ነው- ነው ያለህ?
ሄሎ እሺ፣ ለሰለሞን ነግረኸው ነበር?
አዎ፣ አሳውቂያቸዋለሁ። ትናንት እንዴት መሰለሽ ነው ምን አለ ስቶር ላይ ሰለሞን?
ሲ- አይ ስቶር ላይ ሲመዘን ማለት ነው እም፣
ጎደለ
ለምን ያስተካክሉት።
ጎደለ?
እሷ እኔ ፊት ወደደ ስመዝም ደ- ይስተካከል ብዬ መስኩት አጋጣሚ ሌላ ጫንቆ ነበር። ይሄ ዕቃ ተስተካክሏል ገቡት ያስገቡ እኔ ምንም ሌላ መውቀ ነገር የለም። እ
እሺ፣ ሰለሞን ያውቃል ያውቃል?
ሰለሞን ነገር አለው አስረድቻለሁ። እንዲህ ቪዲዮ ናል እሺ።
ቪዲዮ አለው እንደዚህ እንዳታረጉ
እሺ አሚር፣ እሺ